Hello ጤና ይስጥልኝ።
ወይ ወይዘሮ ስመኝ አቤት።
ያሲን ነኝ ከ Flintstone መልሼ የደወልኩለት።
እሺ እሺ።
እ፣ እዛ አካባቢ ለጋህር branch አለ
ለጋህር branch ላይ አለ።
አለ አ።
እሺ እሺ።
እና ምናልባት መረጃውን ካጡ አዎ፣ በዚህ ስልክ መልሶ ይደውሉ።
እሺ እሺ።
እ፣ ያልኩትን ሁለተኛውን option እንጠቀማለን። እዛው ልደታ ጋር ቅርብ ስለሆነ ቢሯችን አዎ አዎ።
ሰራተኛው አንድ ሀፍታ መጥቶ አቀብሎት ይሄዳል።
እሺ ብሮሸሩ።
እሺ እሺ።
እሺ Thank you.
እሺ፣ መልካም ቀን።
እሺ አመሰግናለሁ።